ጤና ይስጥልኝ ሁሉ ስፖርት በእኮ ምን ልርዳዎት? ሄሎ ቤቲንግ ላይ ምናምን ሁሉ ስፖርት ላይ ስንመድብ hello hello አይሰማም?
ይሰማል። አረ ምን ልርዳዎት?
betting ስንመድብ odd ምናምን እየጠየቀኝ ነው። ለምንድን ነው?
በቦነስ ነው?
አዎ እዚች ጋር በቦነስ ነው እያለኝ ያለው እና አዎ፣ በቦነስ ጨዋታ ለመመለስ አርግቼለትም ከሆነ ምን አርግቼለትም ምን ብዬ እያለኝ ነው።
አይደለም እ፣ ከአስር ጨዋታ በላይ ነው መሆን ያለበት። አስሩም ጨዋታ ግን አስር ከአንድ ነጥብ ሰባት odd በላይ መሆን አለበት። ብር እኮ የሚመድቡት እንደዛም ደግሞ ከሀምሳ አርግቼለትም ብር ምን በላይ ብዬ አለኝ መሆን አለበት።
እ እ ከሀምሳ ብር በላይ መሆን አለበት የሚመድቡት
አሀ ምመድበው እንደ አንድ ሰባ odd ም ሆኖ አም- ከሀምሳ አምሳ በላይ መሆኑ አለበት። እንደዛ ነው።
አዎ
እሺ፣ እሺ፣ እናመሰግናለን።
እሺ